ጤና ይስጥልኝ ጸብሳ ሙላ።
አዎ
ሄሎ ሄሎ፣ አቤት።
ጤና ይስጥልኝ። አምቡላንስ ፈልገን ነበር እሺ ይቻላል። ከየት ነው?
ከመቅረጽ
ከዚ ወዴት?
ወደ ምስክር ጳውሎስ ነው ጴጥሮስ ጴጥሮስ sorry ቆይ አንድ ጊዜ
እሺ ተሳሳተብኝ። ባጥሮ እሺ።
ጴጥሮስ ጴጥሮስ ጳውሎስ I think I think ጳውሎስ ነው። ቆይ ግን አንድ communicator ጊዜ ይባል።
መልሼ ልደ- እሺ።
ልደውልልህ እሺ ይቻላል። ስልክ ቁጥርሽን አንዴ። እሺ እሺ